ጤና ይስጥልኝ።
አብሮ ይስጥልኝ።
ፈያት ክትፎ ነው?
ያው ከአሪፍ ነው የምደውልሎት። ኢክራም እባላለሁ።
እ ከአሪፍ Pay ነው የምደውልሎት። አሪፍ POS machine የሚያቀርብሎት። አሪፍ
ከአሪፍ ምን አሪፍ ፖስት ማሽን
አ ከዛ ነው የምደውልሎት።
እሺ እ ለረዥም ጊዜ transaction እያሳየን አይደለም። በአሪፍ POS machine ያጋጠማችሁ ችግር ካለ ለመጠየቅ ነበር።
እ እኛ ጋር ምንም ያጋጠመን ችግር የለም።
እ ምናልባት ምክንያት ይኖራችኋል። ረዥም ጊዜ transact ረዥም ጊዜ transact ያላደረጉበት ምክንያት ይኖራችኋል።
አይ እኛ ምንም ምክንያት የለንም።
እሺ ማንኛውም ችግር ካጋጠሙት ከ POS ማሽኑ ጋር በተያያዘ ዘጠና ሶስት እሺ።
ዘጠና አምስት ደውለው እርዳታ ማግኘት ይችላሉ።
እሺ መልካም ቀን።